ምን አይሰለን አብሮ ይስጥልን።
ሽንኩርት አዘን ነበር እሺ
እና ልጁ ይዘ ይዤ መጣሁ እየመጣሁ ነው ምናምን ብሎኝ ቦታ ጠየቀኝ።
እሺ አሁን ስንደውልለት ስልኳን ስልኩን አያነሳም።
እ፣ ያው ሲደርስ ይደውላል ድበሩ ሁለተኛው ደግሞ ተክስ ይላካል ብለው ነበር። እኔ ጋር ምንም የገባ ተከስ የለም።
የምን ኮድ አልደረሰውትም።
ተወዳለረ ከኋላ ስንመዘገብ እ፣ እስቲ ቺፕቺፕ አፓላ
ይሰማሻል? ሄሎ ሄሎ